ጤና ይስጥልኝ እንዴት ነሽ?
ጤና ይስጥልኝ አብረሽ
ሰላም
እሺ
በስ ቤትኝ አዎ ቤት ቤት ነው ሰላም ነው
ሰላም እንዴት ነህ?
ቤት ለእንትኑ ሱቅ ሾፕ ለመክፈት ለመክፈት ፈልጌ ነበር እዚህ ወደ ደቡብ አካባቢ
ኦኬ ኤጀንት ለመሆን ማለት ነው agent ለመሆን አዎ።
እሺ የትኛውን ነው መስራት የፈለግከው?
keno ም አለ እናንተ ጋር አዎ keno እና keno መኪናና virtual ኡ ማለት ነው virtual ኡ ነው okay እሺ አዎ ትችላለህ የት አካባቢ ነበር ያልከኝ ይቅርታ ወደ ደቡብ ወደ ወላይታ ወላይታ ወደ ወላይታ ሶዶ
ወላይታ
ሶዶ አዎ እሺ እሺ አንድ ይጠብቀኝ እሺ እስክርቶ አለፈ ግን
ሄሎ
አቤት አቤት እሺ፣ ሰላም ነው አባ?
ይመስገን አማን ነው አለን አለን። እሺ፣ ምንድን ነበረ
አሃ ያ- እንትን ኤ- agent ለመሆን ነው?
አ አ
እሺ፣ የት አካባቢ ነው?
ወደ ወላይታ
okay፣ ትችላለህ። ወላይታ ትችላለህ።
እሺ አ፣ ያው አሁን እቃውን ምናምን ገዝቼ እንትን አድርጌያለሁ እሺ፣ ከእናንተ ጋር ተነጋግሬ እናንተ ጋር እዛ ዳስ ቢሮ መጥቼ እንትን ማለት ብቻ ነው አይደለ?
አዎ አዎ፣ deposit ማለት እሺ ነው።
እሺ መቼ ልምጣ?
አ፣ ዛሬ ነገ ትችላለህ።
እሺ ዛሬ ያው ከመሳሰል ሁለም ትችላለህ።
አ፣ ዛሬም ነገም
አ፣ ነገም ስለማይመቸኝ አ፣ ሰኞም ትችላለህ። በሰ- በስራ ቀን አለ።
ሰኞ ሰኞ አካባቢ ልምጣ በቃ።
እሺ አባቴ፣ እሺ።
እሺ የት አካባቢ ልምጣ?
አ፣ እናት ባንክ ካዛንቺስ ካዛንቺስ እናት ባንክ እዛው ህንጻው ላይ አ- አ- አ- አይ እዛ እናት ባንክ ጋ ፕላን ኢትዮጵያ ይባላል። በስተ ቀኝ ማለት ነው።
እሺ እሺ፣ አዳማ real ችግር የለም።
estate ይባላል። እሺ እሺ እሺ አባቴ እሺ